ነው?
አይሰማም ወይ?
አሁን ይሰማል። እንዴት አመሸሽ?
እግዚአብሔር ይመስገን። ዋሽንግተን የህክምና ማዕከል ነው አለ የነርቭ ህክምና ትሰጣላችሁ እንዴ?
አለን። አዎ
አለ በ- በቀጠሮ ነው ወይስ እንዴት ነው የሚሆነው?
አዎ፣ ቀጠሮ ማድረግ ይችላሉ።
እ?
አንድ ቀን ለነገ ሊመጡ ለዛሬ ወረፋ ማድረግ ይችላሉ።
ምን አልሽኝ? ይቆራረጣል ጣት
አንድ ቀን ሊመጡ ሲቀሩት ወረፋ ማድረግ ይችላሉ።
Okay፣ እንደሱ ነው የሚቻለው።
ይችላል ለነገ ማስያዝ ይቻላል።
ይቻላል።
Okay፣ እሺ። ስንት ሰዓት ላይ ነው እንትን የሚባል?
እሺ፣ ነገ ዶክተራችን የሉም።
የሉ- የሉም?
የሉ
ሰው ለከነገ ወዲያ ማለት ነው።
ከነገ ወዲያ ከቀኑ ዘጠኝ ሰዓት ላይ
በቃ፣ እሺ። ስለዚህ ነገ በአካል መጥቼ ላስይዝ ቀጠሮ እ እ በአካል መምጣት አይጠበቅቦትም።
Okay፣ እሺ። ወይ አሁን ያዢልኝ። እሺ፣ አዎ ሊይዝሎት ነው።
እሺ፣ እሺ።
ከዚህ በፊት እኛ ጋር መተው ታክሞ ያውቃሉ?
እ፣ አዎ ከአመት በፊት መጥቼ አውቃለሁ፣ ግን ለሌላ ህክምና ነው።
እኮ ካርድ አውጥተው ታክሞ ያውቃሉ?
አዎ፣ አዎ።
እስኪ ቁጥር ይንገሩ። ዜሮ ዘጠኝ ስልክ ቁጥሮት ነው።
ሰማንያ ዘጠኝ እሺ አስራ ስድስት እሺ።
አርባ ስድስት ስልሳ ዘጠኝ
ሚኪያስ ነው አዎ ሚኪያስ ሚኪያስ ከነ አያት ይንገሩኝ እስኪ።
እ እ አባትና አያትን ይንገሩኝ።
ሚኪያስ ብርሃነ በዛብ መልካም ተይዞሎታል። ለሐሙስ
እ፣ ለሐሙስ አዎ ለሐሙስ ተይዞ መልካም እሺ እሺ ይገቡ ይገልጹ።
እሺ እሺ ቴንክ ዩ